አድርጌ ከሰው ጋር እንድስማማ አግዥኝ ባሳብ ደግፊ አንቺ ሰው በይኖርበት የራሴን ዝቅ አድርጌ ከሰው ጋር እንድስማማ እስቲያችን ባሳብ ደግፊ አግዥኝ በይኖርበት ልኖርበት ልኖርበት ልኖርበት አሃ እስቲ ልክረምበት እጅኝ ልረፍበት ልኖርበት ልኖርበት ልኖርበት አሃ እስቲ ልክረምበት እጅኝ ልረፍበት በፍቅር ጎዳና በረዥሙ መንገድ በረዥሙ መንገድ የኔ አካል ብቻውን ቢጓዝ ቢረማመድ ቢጓዝ ቢረማመድ የመውደድ ወሰኑ ሩቅ ነው ዳርቻው ሩቅ ነው ዳርቻው አይገፋውም ዘልቆ የኔ አካል ለብቻው የኔ አካል ለብቻው ለፍቅር ጎኔ ሳታጭኝ ገለል እያልሽ አታበሳጭኝ ፍቅር ጉዳዩን ትተሽ ተደስተሽ ሰላሙን ስጭኝ አንቺ ሰው በፍቅርሽ መጀን እስኪ እናርገው እንደሚበጀን ፍቅር ፋናው ጨልሞ እንዲያው ቀርቦ ኋላ ነቆችን ኩርታን እያባባሽው ፍቅርሽን እያሳነፍሽው ተይለፊም ሰላም አትንሽው ፍቅራችን ኅብረት ጠፍቶበት በይተስፋዋ ጨልምበት አግዢ ተይልኖርበት አሃ ተይልኖርበት እባክሽ ተይልኖርበት አሃ ተይልኖርበት አሃ ተይልኖርበት እባክሽ ተይልኖርበት አንቺ ሰው ተይልኖርበት ልኖርበት ልኖርበት ልኖርበት ልኖርበት ልቤ ባንቺ ኩርፍታ ያዝናል ጧት ማታ ጧት ማታ ጧት ማታ ሌት ተቀን እንደ ቁርስ ራት እንደማስብሽ ስዋልም ሳስብ ማደሬም ስጨነቅልሽ ማፍቀሬን አንቺ ማለቴ መቻጣው ልብሽ ከጅምር በጥሩ መንፈስ ከተዋደዱ አንድ ሆነው በፍቅር ጸንተው ከተራመዱ ጎዳናው ጉዞ ይቃናል ያምራል መንገዱ በፈገግታ ተያውቂው ስልሽ ይህን ኩርፊያ በይተዩ ስልሽ ስሚን በቃኝ ተይ ስልሽ ይቅር በቃ ተይ ስልሽ ስሚን በቃ ተይ ስልሽ ይቅር በቃ ተይ ስልሽ ይቅር በቃ ካቀድሽው ኑሮን በሰላም ይቅር በቃ የኔም ሆድ ፍቅርን አይጠላም ይቅር በቃ ያለፈው አልፏል በጊዜው ይቅር በቃ ይጠቀም ነገር አባዜው ልኖርበት ልኑርበት ልኑርበት ልኑርበት ልኑርበት ልቤ ባንቺ ጉርምታ ያዝናል ጧት ማታ ጧት ማታ ጧት ማታ ባበልሽ ልቤ ቢጨነቅ ሆድም ቢከፋው ምንጊዜም ከፍቅር አንቺ ስለማልገፋው ሁሉንም ልቀበል ጀምር እንደ ወረፋ በፈገግታ ተያውጊው ስልሽ ይህን ኩርፊያ በይተይው ስልሽ ስሚኝ በቃኝ ተይ ስልኝ ይቅር በቃ ተይ ስልኝ ስሚኝ በቃ ተይ ስልሽ ይቅር በቃ ተይ ስልሽ ይቅር በቃ ካቀድሽው ኑሮን በሰላም ይቅር በቃ የኔም ሆድ ፍቅርን አይጠላም ይቅር በቃ ያለፈው አልፏል በጊዜው ይቅር በቃ ይልቀቀን ነገር አባዜው